ጤና ይስጥልኝ ዋሳ ማህሌት ነኝ ምን ልርዳዎት?
ሰላም ነው ማህሌት ብርክቲ ነኝ።
እሺ ብርክቲ
እሺ እንትን እጹብ አለች አይደለ?
እጹብ አለች እጇ ልትታጠብ ወጣች ምሳ ልትበላ እ
እጇ ልትታጠብ ወጥታ ነው ለምሳ እጇ ልትታጠብ ወጥታ ነው?
አዎ እስቲ እሺ ስትመጣ ወይም ከሆነ ልጠብቃት እ
ቆይ ወይም ለአድርሽ ላልምጣ ለእሱ እ እሺ ቆይ ብርክቲ አትግዢውና አድርሽላት ልስጣት ብቻ አይ ኔትወርክ ይወጣል ኔትወርኩ ይወጣል። ከሄድሽማ በቃ ችግር የለውም። መጣች?
አዎ
እሺ አገናኝን ከመጣች።
ምን አልሽኝ ብሩክቲ?
አ፣ ሰላም ነው እጹብ?
አለሁልሽ።
እሺ ክሪካፕ task እያየው ነበርና እሺ የደንበኞች ስልክ መቀበል ለነገ ነው create የተደረገው ወይኔ ፈጣሪ። እሺ እ፣ ከዛሬ ሁለት ሰዓት ሁለት ሰዓት PM ማለት ነው ዛሬ አይ፣ ስምንት ሰዓት ከማታ ሁለት ሰዓት ጀምሮ ነው ያረግሽው
አይ- ታ- አይቼው ሁለት ሰዓት ማለት ነው።
ማለት ነው ሁለት ሰዓት PM ማለት
ሌላ እያየሽው እንትን ብትይ ጥሩ ነው እንዲገባሽ እኔ እዚሁ ላይ ስለ
ሌላ
ይኸው ምን አገባው